hello hello ሰላም ሰላም እንዴት ነሽ?
አለው ከቤት ቤት ነበረ ምደውልልህ።
እሺ አ- እንትን register ሳደርገው እሺ ስልክ ቁጥሬን አስገባው እሺ capital letter ም ምናምን ያለው password create አደረኩ እሺ confirm that ምናምን click አደረኩ እንትኖቹን እሺ you're over eighteen ከዛ ለው register የምትለዋ button አትመጣ አሁን Safari የሚል ወ- እንትን የ iPhone ላይ ያለ browser አለ አይደል? እሱን ነው አዎ የምጠቀመው so support የምትለዋን button ለመንካት ስሞክር እሱም redirect አያደርገኝም ወደ support
አ፣ so support የሚለው button ስነካው አሁን ወይም screen recording ራሱ ልልክልሽ እችላለሁ
እሺ support support የምትለዋን ስትነካ butt- አልመጣም አልመጣም ያለችው no no register ስለው register የሚለው ጭራሽ doesn't allow me as if እንትኑን password ኡን እንዳላስገባ ሰው ማለት ነው አ፣ password ኡ ሲሞላ ምናምን ሲሞላ button ኡ መብራት አለበት አይደል አዎ አዎ አዎ፣ እሱ እሱ ጭራሽ እምቢ ይላል ከዛ በኋላ ደግሞ support የምትል button አለች ከስ- ከስሩ አዎ support የምትለዋንም button ስነካት ወደ support ነው redirect ማድረግ ያለበት አይደል አዎ እሱም እስቲ redirect እስ- አደረገ እንትኑን screen record ኡን ትልክልኛለህ ቴሌግራም ላይ ስ- ስልክ ቁጥራችንን ልንገርህ ስልክ ቁጥርሽን ንገሪኝና እሺ ዜሮ ዘጠኝ ዘጠና ቴክስት አምስት text አድርጊልኝ text ትችላላችሁ እ፣ text ማድረግ አንችልም ልንገርህ እና ትይዛለህ እሺ ዜሮ ዘጠኝ text አድርግም ዜሮ ዘጠኝ ዘጠና አምስት ዜሮ ዘጠኝ ዘጠና አምስት ሰላሳ አንድ ሰላሳ አንድ ሰባ
ሰባ ሰላሳ አንድ ሰላሳ አንድ እሺ አዎ እሺ አደርግልሻለሁ እሺ እሺ